hello ሰላም ጤና ስለክቲቭ
እግዚአብሔር ይመስገን። የእንትን ማስታወቂያ ነገር ሰምቼ ነበር። application developer ትፈልጋላችሁ ተብሎ
application develop ታደርጋለህ ነው?
አዎ አዎ።
እሺ ስምህን ንገረኝ።
ፍሬው ፍርማን መሐመድ
ስልክ dial አቶ ፍሬው ዜሮ ዘጠኝ ዜሮ ዘጠኝ አስራ ሶስት አስራ ሶስት አስራ አራት
አስራ አራት ሰባ ስምንት ሰባ ስምንት ዘጠና አምስት
አድራሻ የት ነው?
ጋርመንት ሀይሌ ጋርመንት
ምን አይነት application ነው develop የምታደርገው?
website
ከዚህ በፊት ያደረግከዋለህ?
ከዚህ በፊት ያረኳቸው sample ኦች አሉ፣ ግን ብዙም የለኝም። backend ላይ ነው የምሰራው።
ምን አልከኝ?
backend ላይ ነው የምሰራው። የሚታይ ነገር ሳይሆን ኮድ ተደርጎ የሚቀመጥ server ላይ የሚቀመጡ application ኦችን ነው የምሰራው።
okay። አሁን እኛ ጋር ብመጣ ይዘህ ከምትመጣ ነገር ይኖርሃል?
የማሳያችሁ አዎ።
እንትን ነዋ፣ technical ሰው ካለ ሊረዳው የሚችል ነገር ይዤ ልመጣ እችላለሁ።
አለ ባለሙያዎችም አሉ እኛ ጋር በኩል።
okay እነሱ ካሉ ችግር የለውም። ስራ እንደሞካከርኩ የሚያሳይ ነገር አለ።
እሺ ማለት እኛ ጋር ግልጽ አልሆነኝም። website ኡን ለማሳየት ነው ወይስ እንዴት ነው ሀሳብ?
እንትን ነው የሞግዚት ነው ምናምን application እንደ website ምናምን ይሰራልን ፈልገን ነበር ምናምን እያሉ show ላይ ሰምቼ ነው እና
አይ እሱማ ማስታወቂያ ነው እንጂ አለው እኮ እዛው ላይ
እ
እዛው ላይ link አለ። በ link ኡ ነው እሱንማ የምትመዘገበው። እንደዛ ከሆነ link አለ እንዴ?
አዎ
website ኡን ትነግሪኝ?
እዛው ላይ አለ። የተከታ አሁን ያየህበት ላይ ማለት ነው።
okay description ኑ ላይ አለ።
አዎ እሺ
እሺ፣ እናመሰግናለን።
አመሰግናለሁ።
እሺ፣ እናመሰግናለን።